ሄሎ
ሄሎ ሰላም ጤና ይስጥልን።
እንትን እንትን ፈልጌ ነበር ምን
የእንትን ባየር ሙኒክ አይደለ እንትን ተሰርዟል አይደለ የባየር ሙኒክ postponed ሆኗል አይደል?
አዎ postponed ሆኗል እሺ
እና ታዲያ cash out ማድረግ አይቻልም እንዴ በላዚዮ አንድ ዜሮ እየመራን ስለሆነ አይቻልም። postponed ያለው ጨዋታ
አ እ፣ እንትን ማድረግ አይቻልም።
cash out ማድረግ አይቻልም አዎ
እና ታዲያ መ- መቼ ነው ጨዋታ የሚጀምረው ከሀያ አራት ሰዓት በኋላ እ ከሀያ አራት ሰዓት በኋላ ካልተጫወቱ ይለቀዋል ይለቀዋል።
cash out cash out ያ- ይለቀቃል።
ከሀያ አራት ሰዓት በኋላ አ አዎ
እ- እ- መቼ እንደሚጫወት ግን ገና አይታወቅም ማለት ነው ባየር ሙኒክ አዎ በሀያ አራት ውስጥ ተደረገም አልተደረገም ይለቀዋል ይለቀዋል።
እሺ በቃ እናመሰግናለን እሺ መልካም ቀን መልካም ምሽት።